ጤና ሄሎ
ሰላም ጤና ይስጥልን። ዶን ኪቲዮ ነው።
አዎ ዶን ኪቲዮ እንዴት ናቸው? ሰኞ ያበቃል የሚል ነገር ነበርና ዛሬ ደግሞ በአጋጣሚ ምንድን ነበረ አድዋ ነው እና ምን ያህል ነው ክፍያ ሰኞ ለክፍያ ለመድረስ ነው? ምን ያህል ሰዓት ሞትም አለበል ዳኘው እንዳረጋይ እና አስፋው ጓንጉል ሁለት ነን።
ችግር የለም። ዳኘውን ልመዝግብ።
okay እሺ።
ወንድ አረጋው ነው ያሉኝ።
ወልደ አረጋይ ወልደ አረጋይ ነው።
አዎ
እሺ ስልኮትን ይሰጡኛል።
ዜሮ ዘጠኝ ሰላሳ አንድ እሺ ሀያ ስድስት እሺ።
ዜሮ ዜሮ ዘጠና
ከየት አካባቢ ነበር የደወሉልን?
ከአዳማ
ከአዳማ። እሺ ጓደኛዬም አለ አብሮ
እሺ ማስታወቂያውን ከምን ላይ ነበር ያያችሁ? ችግር የለም። አንድ ላይ ሁለታችሁንም አድርጌ ነግራችሁና አንድ ላይ ትመዘገባላችሁ። ማስታወቂያውን ከምን ላይ ነበር ያያችሁ?
ዶንኪ ቲዩብ ላይ ከዶንኪ ቲዩብ ላይ ከዩቲዩብ ላይ። እሺ አዎ፣ ከዩቲዩብ ላይ በአካል ነው ኦንላይን መማር የፈለጋችሁት?
እ፣ በ- አይ፣ በአካል
እሺ ኮርሱ የሚሰጠው ሀያት ተስፎ ሲኒማ ነው። በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። class ኡ የሚፈጀው አጠቃላይ ሶስት ወር ነው።
አስራ አንድ ተኩል ከ ከአዳማ ስለሆነ አስራ አንድ ተኩል ኦንላይን ይሆንለት። ኦንላይኑ ኦንላይን።
ተመሳሳይ ነው፣
ኦንላይንም ይቻላል። okay፣ ተመሳሳይ ናቸው። አዎ።
በቃ እሱ ይሻላል።
እሺ ኦንላይኑ ደግሞ የሚሆነው የሶስት ወር ኮርስ ነው እሱ
እሺ ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን በ- ወይ በሳምንት ሶስት ቀን ቪዲዮ እልክልዎታለን በአካል የተማሩትን እሺ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል።
እሺ ሙሉ ኮርሱን የሚሰጠው ራሱ ኮሜዲያን እሸቱ ነው።
እሺ
ስለዚህ ጥያቄ ካለዎት ማንሳት የሚፈልጉት ነገር ካለ ኮሜዲያን እሸቱ ጋር በሚገናኙ ሰዓት ያልገባዎት ነገር ካለ መጠየቅ የሚችሉ ይሆናል።
okay አከፋፈል ምናምን የሚመለከት ክፍያ በዚህ ፈጽሞ የሚል ነገር አይቼ ነበረ።
አዎ ክፍያውን በተመለከተ ደግሞ በ credit hour ሰባት መቶ ሀምሳ ብር ነው አንዱ credit hour። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
አሀ። አ- አሁን በዚህ ሶስት ወር ውስጥ ቢከፈለው ማለት ነው ወደ ሀያ ነው የሚቀየረው።
ምኑ ብሩ ነው?
አ፣
አይ ሀያ credit hour ነው የምንሰጠው። ብሩ አስራ አምስት ሺህ ነው።
አሀ።
መቼ ልትመዘገቡ አሰባችሁ? ግን እናንተ
አይ እኛማ ከ- ከሰኞ ጀምረን በቃ እንትን ብለን አዘጋጅተን እንመዘገባለን።
አዎ ገ- ደግሞ ሁለትም ከሆናችሁ discount አለው።
discount ምን ያህል የመጨረሻ ዙር ተማሪ ስለሆነ አስር ሺህ የነበረው አስራ አምስት ሺህ የነበረው አስር ሺህ ነው ማለት ነው።
ስለዚህ ለሁለት ሀያ ሺህ እስከ ብር የካቲት ሀያ ስድስት ለሚ እስከ የካቲት ሀያ አምስት ሰዓት ድረስ ለሚመዘገቡ ተማሪዎች
እሺ እሺ፣ መልሰን ሰኞ እንደውል ወይም በዚሁ መስመር ላይ እንዳሁኑ አድረን አድረን ለምንድን ነው ቶሎ ግማት መልሱ ስልክን የመጠበቅ አይሆንልኝም እና ከስድስት በጣም ብዙ ጥሪ ስልክ በኋላ ነው ነው የሚደውለው። ይህ በጣም ብዙ እንደዛ ሰው ነው።
ነው የሚደውለው። ቢያዩን ደግሞ ብዙ call operator ኦች ቁጭ ብለናል፣ ግን እንደ እሺ አጋጣሚ ሆኖ
እሺ፣ እንደዛ ነው።
እ፣
እሺ፣ አመሰግናለሁ ስለሰጠኝ እሺ ማብራሪያ።
እሺ እኛም ስለዚህ እናመሰግናለን።
ሰኞ እንትን እንላለን ይችላሉ እንገባለን።
ደ- ይቻላል ግን መክፈያ አካውንት በቴክስት
አካውንት ማድረግ ማድረግ እንችላለን።
በሰባ አምስት ቤቱ acc- በሰባ አምስት ቤቱ ስልክ ነው account text ማድረግሎት በሱ ስልክ ቴሌግራም ላይ ስምዎትን እና ኢሜይልዎን አድርገው screenshot ያደረጉትን የሁለታችሁንም ስም ጽፋችሁ ላኩልን።
እሺ፣ እሺ እናመሰግናለን እኛም ስለደወሉ እናመሰግናለን። መልካም ቀን።
ለሁላችን።
እሺ